ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ስኬት ቴክኖሎጂ ነበር። ምን ልርዳሽ?
ኦኬ በተደጋጋሚ ሲሞክር ያኛው እንትን አይሰራም። በኮምፒውተር የሚሰራ እንትን ፈልገን ነበረ። ፋሽን ሚኒስተር ፋሽን ሚኒስተር በኮምፒውተር ሚኒስተር የሚገለጽ የለንም፣ ጨርሰናል። ቆየን ከጨረስን።
አለቀ።
አዎ፣ እንደዚህ እየደወልሽ ቼክ አድርጊ
okay ባለፈው ነበረ ስልሳ ሰባት ሺህ ምናምን ነበረ።
ተብዬ ነግሬያቸው ነበር። ወይ ነበር።
እሱም አለቀ።
አዎ፣ አለቀ።
okay መቼ እንደሚመጣም አይታወቅ።
እኔ እንጃ አላወኩም። የተነገረን ነገር የለም።
አንድ ስንት ጊዜ ይሆነዋል ካለቀ? እንደ ሳምንት አንድ ቀን ይሆነዋል።
አዎ፣ ይሆናል።
እውነት? አዎ። እሺ ማ